હલો
હેલો લીલો માં સરસ રીતે સાજો છે અરશી બેટા ચૂલા ચોરા જઈએ ના અંદરનું સ્ટોર
જરાક મોટો
ዘጠና ዘጠኝ ሰማንያ አምስት ዘጠና ዘጠኝ ሰማንያ አምስት እና
ዘጠና ዘጠኝ ሰባ ሶስት
ዘጠና ዘጠኝ ሰባ ሶስት የትኛው ነው እንዲህ ቃሉ የፈለግከው?
ሰማንያ አምስት ሰማንያ አምስት እሺ፣ አንዴ ጠብቀኝ፣ ክፈትልኝ። እሺ እሺ
ኤፍሬም ዚያድ ወይ ወዴት የሚሄደው ነው እንዲህ ቃሉ የፈለግከው?
አሜሪካ ሜዲካል ሴንተር እ?
በርገር ቤት አ አሰራውም እንዴ ሁለቱንም አንድ ላይ መስራት አችልም
ፍርድ ቤትና እንትን ይሄዳል
ፍ- እንዴ ፍርድ ቤት ማለት ከበርገር ቤት ጀርባ ያለው ነው።
አ አሜሪካ ሜዲካል ሴንተር ማለት ደግሞ የተባበሩት በኩል አይደል አ እና ለስራው እና በሰራ ይሻላል፣ ለአንተ ይጠቅምሃል ብዬ ነው መጠየቅ አ እችላለሁ እሺ እኔ። እ?
በቃ ታዩሽ አታውቂው አርኒ ያስፈልግ እሺ ያኛውን አርኒ ያስፈልግ እሺ ሄሎ
እ ኤፍሬም፣ እሺ እሺ ዚያድ አይልሃለሁ።